ወይ ማነሽ?
መሰረት ነኝ ያልኩ።
እሺ መስዬ እንዴት ነሽ?
እሺ አርባ አራት ሰባ ስምንት
አርባ አራት ሰባ ስምንት ነው ያልከኝ።
አ ምን ሆነብህ?
ገርጂ ከዲስኮ ነው የምሄደው ስልሳ አምስት ብር ከየት ወዴት?
ከጂበርገር ጋርጂ ገርጂ ከዲስኮ ዲቁቃ እንዴ ጠብቀኝ። እሺ
ኧረ በደንብ እጠብቅሻለሁ እንዴ
ከዛ በላይ ስለማይሆን ይኸውልህ ስልሳ አምስት ነው ያሰበላ።
አ ልክ ነው እ
ልክ ነው። ሀብታሙ
ስንት ኪሎ ሜትር ከጂበርገር አራት ገርጂ ነጥብ ነው?
ሰባት አለው።
አራት ነጥብ ሰባት አይደለም መቼ ማለት ነው እንዴ? ኧረ መቼ ምን ሆነሽ ነው? በስመ አብ ጂፕ እዚሁ እዚሁ እዚሁ ማርያምን ከቦሌ- ይሄ እሺ፣ አንተ ከዚህ ሁለት በርገር ነው ትልካለህ።
ከቤቱ ከቤቱ ከቤቱ ፒን አድርጊ
እኔ እኩል ከጂ በርገር ቦሌ ሸገር ቢልዲንግ ላይ ካለው እኮ ከሸገር ከዲስኮ ሆስፒታል አዎ ከዲስኮ ሆስፒታል የምሬን ነው። ነጥብ አረ ሰባት አለው።
ማርያም ነው ያለው እኔ አረ በስመ አብ እኔ መልሼ እሺ ለካው በቃ ለካው ልክ ነው። ስንት ሆነልህ?
እንዲህ
አይሆንም ስንት